ጤና ይስጥልኝ ልጄ ኢትዮጵያ የደም ግባት ምንላቸው
ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ። ወደ ሰበታ በዝመድ ነው ስራው።
ምን አሉኝ ደንበኛ?
ሰበታ በዝመድ ነው ስራው። ወደ እሺ ደንበኛ ስም ልደው
ድራት ወርቅ ጠፍቶ ነበረ። በሰላም ነው።
እሺ በአንዳንድ አካባቢዎች የተወሰነ አካፋፋዮች ጋር ጥረት አጋጥሞን ነበር። የድራፍ አሁን ለማስተካከል በአስቸኳይ እየተሞከረ ነው። እርስዎ ለስንት ቀን ነው ያላገኙት?
አንድ አምስት ቀን ብለዋል።
አንድ ሁለት ቀን ነው ያለቁት።
አ
እሺ መስመር ላይ ጠብቁኝ አንድ ጊዜ።
እሺ ሰበታ ነው ያሉኝ አይደል ያሉት?
አ ሰበታ ነው።
ደንበኛስ መስመር ላይ ጠብቁኝ። ደንበኛችን መስመር ላይ ነው። ይቅርታ መስመር ላይ ስላስጠበቅኩት። እ፣ በዛ መስመር ትንሽ የአካፋፋዮች ጋር እጥረት አጋጥሞ ነው ለማስተካከል እየሞከርን ነው። ግን በጣም ከተቸገሩ እዚህ ወደ ካሳንችስ አ፣ ቃላት ትሬዲንግ አድዋ ድልድይ አካባቢ ቃላት ትሬዲንግ የሚባል አለ። ከዛ መውሰድ ይችላሉ። በጣም አ፣ ከተቸገሩ ማለት ነው። ግን ለማስተካከል እየሞከርን ነው።
ሴት ሴት
ካሳንችስ እ፣ አድዋ ድልድይ አካባቢ ቃላት ትሬዲንግ የሚባል አከፋፋይ አለ። እዛ መውሰድ ይችላሉ።
ካሳንቺስ እዛ ጋር ነው።
ካሳንቺስ አድዋ ድልድይ አድዋ ድልድይ ቃላት አ።
ትሬዲንግ ይባላል ቦታው። ቃላት ትሬዲንግ። እሺ ደንበኛችን፣ ሌላ የምረዳዎት ነገር አለ?
አይ በቃ thank you እናመሰግናለን።
እሺ ስለደወሉልን እናመሰግናለን። አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ አስቀምጡ። መልካም ቀን።